ጤና ይስጥልን።
አለችልን ሰላም ነው።
እግዚአብሔር ይመስገን።
መኪና ቲክቶክ ነው እያየች ነበረ።
እ ምን አሉኝ? ምን አሉኝ?
መኪና የሚሸጥ አባዱላ እሺ
በዚህ አስተዋወቀች ነበር ላከች ነበር።
አለ ነው አለ እሱ እኮ ስንት ነው አግጋ ከጅልሽ ከአንድ ነጥብ አለኝ
እስከ ስንት አለኝ እጄ ላይ እጄ ላይ አንድ አለኝ።
አንድ ሚሊዮን እሺ እንፈልግለትና እንደውልለት
አሪፍ ነገር ካለ አሳውቅ።
እስ- እስከ ስንት ነው እንትን የሚሉት አቅሙት? አንድ ሚሊዮን ብቻ ሌላውን ባንክ አ
ቁጥሮትን ይንገሩኝ። ዜሮ ዘጠኝ ከአንድ አርባ
ሀያ አንድ አርባ ሀምሳ ዘጠኝ ሰላሳ ዘጠኝ ሀምሳ ዘጠኝ ነው ያሉኝ።
ሀምሳ ዘጠኝ ሰላሳ ዘጠኝ ማን ልበል ስም?
ይበልጣል።
እሺ አቶ ይበልጣል ደውልለታለሁ።
ኢብሪ ምናምን እስከ ከሆነ- ስንት ነው እስከ ስንት ነው ሞዴል የሚፈልጉት?
አይ ኢብሪ ምናምን ከሆነ ፋይፌንም ከሆነ አሪፍ ነገር ያው አሪፍ ነገር ነው።
እኮ እስከ ስንት ነው እንትን የሚ- ሞዴል
ሞዴል ችግር የለውም ብቻ ቦታ ነው የምፈልገው እኔ ምናምን።
እሺ ሞዴሉ ችግር የለውም።
እሺ እሺ ደውልለታለሁ።